መከላከል ዘዴ
ሄሎ ጤና ይስጥልኝ። ሄሎ ከችፕችፕ ነበር የምደውልዎት። ይሰሙታል አይደል? እሺ እ፣ አንዳንድ ጥያቄዎችን ልጠይቅዎት ነበረ። እሺ እ፣ ያው እርስዎ ችፕችፕ ላይ ተጠቃሚ ኖት፣ ግን order ካረጉ ትንሽ ቆዩ። May ላይ ነበር order ያደረጉትና እ፣ ቅር ያሉት ነገር ካለ መስተካከል ካለበት feedback ለመቀበል ነበር የደወልነው እና ይስተካከል ብለው የሚነግሩ ነገር ካለ
አይ ከዛም አይደለም እንደዛም እንጂ ስለዚህ ነው ወደ ነገሩ አሪፍ ነው።
በምን ምክንያት ነበር order ማድረግ ያቆሙት? personal ነው ወይስ
አይ personal ነው እንጂ ሁሉ ነገራቸው አሪፍ ነው።
እሺ አሁን ላይ ከየት ነው order እያደረጉ ያሉት እየተጠቀሙ ያሉት?
አሁን
አዎ
አሁንማ ከእዛ አካባቢ ነው የሚገዛው ግን okay፣ እዛው ሰፈር ላይ ነው።
አ ቅርብ ስላለው
okay እሺ እ፣ ቢስተካከል ብለው የሚነግሩን ነገር አለ?
አይ አንድ አሉ አሁን የሆነ ጊዜ ካሮት መጥቶ ነበር። እሱ እሺ።
ስራ ነበረ
okay product quality ው ነው።
quality ሌላው ግን ምናምን አለ።
okay እሺ እሺ፣ እናመሰግናለን። መልካም ቀን።
እሺ እሺ